hello ሰላም ጤና ይስጥልን ቤስት ቤት
ቤስት ቤስት ቤት አዎ
አይ እሺ virtual ተጫውቼ ነበረ፣ ግን ቦነስ ሰጥቶኛል። ምንም እንትን አላለኝም።
እ ቦነስ የሆነ አምስት ጨዋታ አሸንፌ ነበረ እሺ
እና ምንም አላስቀመጠልኝም። check ታደርጊልኛለሽ?
በዚህ ስልክ ነው አ
እሺ ትኬቱስ cashier code ኡ ንገረኝ አይ virtual ነው ትኬ እንትን ነው game ምን ነው።
virtual game እም እኮ ምን game ነው free እ?
ሊንኮ ፕሊንኮ ፕሊንኮ።
በልተህ ግን ብሩን አልደመረልህም ነው አልደመርልኝም። አዎ okay እሱን win ያለበትን screenshot አድርገህ Telegram page ኣችን ላይ ላክልን እሺ
እና ነው round ኡን እዛ ላይ ስለምናየው
ያው እኮ እስኪ check ብታደርጊልኝ እሺ።
እኮ እሱን ስትልክልኝ ነው round ኡ ምኑን ስለማየው ነው screenshot screenshot የማደርገው?
win ያለበትን እህ እህ win ያለበት አለ አይደለ እም
እሱን ትልክልኛለህ ከዛ account history ላይ history ያሳይሃል
እኮ እሱን ነው እና ሳመጣ- የመደብክበትን ብርም ስለሚያሳየ እሱን click ታደርገውና
እም እዛ ላይ በደንብ ያሳይሃል
እሺ እሞክራለሁ። እስኪ ካልሆነ እሺ።
እደውላለሁ።
እሺ አባሽ